hello
ሀሎ
ሰላም ጤና ይስጥልን። እንዴት ነው
እንዴት ዋልሽ?
እግዚአብሔር ትላንት ይመስገን።
ደው- ትላንት ደውዬ ነበረና እሺ አንድ ልጄን ለ YouTube እንትን ለማስመዝገብ እሺ link በ Telegram ልካለን ብላችሁ ነበር፣ አላካችሁልኝ። ማነው እንትን የባንክ account
እሺ፣ ስልኮትን ይነግሩኛል። ይቅርታ ብዙ ሰው ስላለ ወይ ዘበኛ ዝም ብሎ አንዳንድ እሺ ገብቶ አልገባ ብለውን ከሆነ እሺ
እ፣ ዜሮ- no no ገና ስላላካችሁልኝ ለዛ ብዬ ነው እሺ ችግር የለም።
እ፣ ዜሮ ዘጠኝ አንዳንድ እሺ ሰባ ሁለት እሺ ሀያ ስምንት ስልሳ ሁለት ሀያ ስምንት ስልሳ ሁለት አዎ እሺ አሁን ልክልዎታለሁ። በም- እ፣ ቴሌግራም ላይ እንደሚልኩ ምናምን ነግረነዎታል አይደል?
አዎ screenshot ምንድን አድርገው ባንክ እ፣ የተከፈለበትን እ፣ screenshot አድርገው ቴሌግራማችን ላይ ስምዎትን አ- እና አዎ ስልክዎትን የአካል ተማሪ ነዎት?
no no እኔ አይደለሁም ልጄ ነች።
አዎ ልጆ የአካል ተማሪ ነው።
አዎ አዎ አዎ በቃ የአካል ተማሪ ከሆነ screenshot አድርገው ቴሌግራም ይላኩልን። ሰኞ ስድስት ሰዓት ደግሞ class እንጀ- ለመጀመሪያ ቀን ስለሆነ ሰኞ ስድስት ሰዓት አቀባበል እናደርጋለን። እሱም ኢኮኖሚ ኮሚሽን ነው አቀባበል የምናደርገው። እሱንም እንዳይረሱ ስድስት ሰዓት ይገኙልን።
ምንድን ነው ያለችኝ ትናንት ልጅቷ፣ እስከ ሰኞ እ፣ ከከፈልክ አስር ሺህ ብር ነው አለችኝ። ልክ ነኝ?
እ፣ በትክክል ትክክል ነው እ፣ እኮ ሰኞ ነው class የሚጀመረው ማለት ነው።
አዎ ሰኞ ሀያ አምስት አይደለ class እንጀምራለን። ግን የመጀመሪያ ቀን ስለሆነ አቀባበል ነው የሚኖረው።
እ፣ አያት ነው ያለችኝ። አያት የት አካባቢ ነው?
ሀያት ተስፎ ሲኒማ
ተስፎ ሲኒማ ምኑ ጋር ነው እባክሽን?
አ- መጨረሻው አደባባዩ ጋር አለ አይደል? ደራርቱ አያት አደባባይ መስቀል አደባባይ አደባባይ አደባባይ አለ። አዎ አዎ እሱ ጋር ወደ ጣፎ የሚወስደው በቀኝ ወይስ በኩል ወደ ታች?
ወደ ቀኝ ወደ ቀኝ ወደ ሰባ ወደ አርባ ሁለት ዘጠኝ ወደ ሰባ ሁለት አሀ፣ ወደ ሰባ ወደዚህ ወደዚህ ነው። okay ወደዚህ። ኦኬ አዎ።
እሺ እሺ እሺ እሺ thank you አሁን text አደርግልዎታለሁ account ኡን እሺ እሺ አመሰግናለሁ።
በዚህ ስልክ text አድርግልኝ account
እሺ እሺ እሺ መልካም ቀን እሺ እሺ ለሁላችን አሜን ምንድን ነው ሙድ የምትይዥብኝ